hello ጤና ይስጥልን አብሮ ይስጥልን ዋሽንግተን health center ነው
እሺ የግል ስልክ ነው ግን አዎ ነው እሺ
እሺ ደንበኛችን ከአሪፍ ፔይ ነበር የምደውለው አሪፍ POS ማሽን እሺ POS ማሽኑ ላይ ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበር ደንበኛችን
አይ እስካሁን ምንም ነገር የለም እሺ ደንበኛችን ምንም አይነት ችግር ካጋጠመው ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን እሺ እሺ እሺ እናመሰግናለን ደንበኛችን እናመሰግናለን እኛ መልካም ቀን ይሁንላችሁ ለሁላችን እሺ እሺ